ሄሎ ሄሎ ጤና ይስጥልኝ። ከቺፕቺፕ ነበር የምንደውልልዎት።
እሺ፣ order አድርገው ያልመጣ product አሉት? order አድርገው ያልመጣ product አሉት?
እሺ፣
ምን አሉኝ? Hello ከቺፕቺፕ ነበር የምንደውለው።
እሺ፣ order አድርገው ያልመጣ product አሉት? ምንድን ነው ያልመጣሉት? ሄሎ
አቤት፣ ስልኩ ትንሽ ይቆራረጣል። ደንበኛችን ምንድን ነው ያልመጣሉት product? hello ሁሉም አልመጣም። በሰላሳ order ያደረጉት ነው። እ፣ ሽንኩርት፣ ምስርና ስኳር አልመጣሉትም።
መጣ
ምን አሉኝ?
አልመጣ
እሺ ነገ የት እንላክሎት? ሎኬሽን ቆየ ፈቴ።
ኮዬ ፈጬ። እሺ ነገ እንልክሎታለን። መልካም ምሽት።
እሺ፣ ይሰራል።